የማንሻው ጽፋት ጽፋት ጥቅመ ኢያሪኮሰ ዘነሰተ ላይ መጥፊያው በተናባቢ ሲሆን ተነሽ ስድስት ታበተጋ ወረተጋ ውሮ ሰባት ምስለ እለ ተሃሪው በአለም ተጣይ ስድስት እግዚአብሔር አምላከ ጽድቅ ሰባት ለተክለ ሃይማኖት በጻማሁ ሰያፍ ሰባት አውደ ዘቃር ያስየሃውር ስምንት እምነ ዘቃር ያስኬምያዊ ወዳቂ አምስት ኢትዮጵያ ሀገሪትነ ስድስት በአለመ ኬፋ ቢጸጳውሊ በሁለት ንባብ ሲመጣ ተነሽ ሁለት ፈኑለነ ማርያነ ሶስት መላከየረ ሚካኤልሃ አራት ለአለዮም ውስተ ሰማይ ተጣይ ሁለት አብ ወልድ መንፈስ ቅዱስ ሶስት ሰላም ሰላም ለመልክኪ አራት ካህናት አእሮጊ ወሊቃውንት ሰያፍ ሶስት ጋይራን ቆመ ማይከለ ፍና አራት ለጴጥሮስ ይኩን ግብረ ወንጌል አምስት ዘፋኑኤል ሕጊ ዘፋኑኤል ወዳቂ አንድ ኦአቡነ ሐራ ድንግል ሁለት ናሁ ፈጸምነ መልእክተክሙ ሶስት እንዳኢያረስ ዘካርያስ ሲያስኮረኩር ጥቅመ ኢያሪኮ ሰዘነሰተ ላይ መጽያው በተናባቢ ሲሆን ተነሽ ስድስት ተጋወረ ተጋውሮ ሰባት ምስለ እለታ ዩባለም ተታይ ስድስት እግዚአብሔር አምላከ ጽድቅ ሰባት ለተክለ ሃይማኖት በጻማሁ ሰያፍ ሰባት አውደ ዘካር ያስያውር ስምንት እምነ ዘካር ያስኬንያዊ ወዳቂ አምስት የኢትዮጵያ ሀገሪትነ ስድስት በአለመት ኬፋ ቢጸባውኒ በሁለት ንባብ ሲመጣ ተለሽ ሁለት ፈኖለነ ማርያነ ሶስት መልአከ የረ ሚካኤል አራት ተላለዮም ውስተ ሰማይ ተጣይ ሁለት አብ ወልድ መንፈስ ቅዱስ ሶስት ሰላም ሰላም ለመልክኪ አራት ካህናት አእሮግ ወሊቃውንት ሰያፍ ሶስት ባይራን ቆመ ማይከለ ፍና አራት ለጴጥሮስ ይኩን ግብረ ወንጌል አምስት ዘፋኖ የልግ ዘፋኖ የል ወዳቂ አንድ አቡነ ሐራ ድንግል ሁለት ናሁ ፈጸምነ መልእክተክሙ ሶስት እንዳይሃረስ ዘካርያስ ወደ ነዋራይ ተነሽ ሁለት መግብተ ሶስት ጥምቀተ ሆረ አራት ህፃናተ ይርአይ ስድስት እመብዙሃነ ለእማይ ቢያላታ ጴጥሮስ ተጣይ ሁለት ሞት መፍርህ ሶስት መፍርህ ሞት አራት ሊቃናት ኪሩቤል ስድስት ሊቀ መላእክት ገብርኤል ሰባት ሊቃነ ካህናት አበይት ሰያፍ ሶስት ይርአይ ዘንተ አራት ይትቤአል ሰብእ አምስት ጽርሐጽዮን ቤት ሰባት ንዋየ አማልየት ጸልአ ስምንት እማ እም- እማድእክታ ኢዮርብየ ወዳቂ አንድ ወንዋይ ሁለት ገጹ ብሩህ ሶስት ፍስሐ ውእቱ አምስት ቃለ ኢያሱ መስን ስድስት ሐዋርያቲሁ ለወልድ ሰብአተ ዕለተ ላይ በሁለት ንባብ ሲሆን ተነሽ አራት መላእክት አርእየ ተጣይ አራት ማርያም እምነ ሰያፍ አምስት ምስለ ፈርዖን ገብር ወዳቂ ሶስት መሀሪ ውእቱ በግዕዝ ጉባኤ ቃና ሲሆን ተነሽ ሁለት ጥቀመ ጽሐ ሶስት ተርጎመ ቃለ ተጣይ ሁለት እክሎማይ ሁለት ሲቀበለው እክልማይ ሶስት ጻድቅ ወኄር ሁለት ሲቀበለው ጻድቅ ኄር ሰያፍ ሶስት ቶማስ የለ አራት ለራየል እም ወዳቂ አንድ ኢዘሃመ ሁለት ጊሜ ወጢስ በተናባቢ ሲሆን ተነሽ ስድስት ዋዋርያተ ተታይ ስድስት አካባቢየ ገነት ሰያፍ ስድስት ዘዘካርያት ወዳቂ አራት ብስራታዊ አምስት እስክንድርያ ወበጻይር ላይ ተነሽ ህፃናት ተጣይ አራት ላይ ለማሂ ወዳቂ አራት መስከሪቱ ቀተለ ነገሥተ ላይ ተነሽ ሶስት ደወየ ወአመ አራት ተቃወመ እፎ ተጣይ አራት በብት ወማይ በብት ወወይን አራት ማርያም እም ሰያፍ አራት ራጉኤል አሃዱ አምስት ለፋኑኤል ላይክ ወዳቂ ሶስት ፈጻሜ ለኩሉ ሸዋሸዋቴ እግዚአብሔር ጸዋ ላይ ተነሽ ሁለት